የለም ሰላም ጠበቆቹን ማናገር ፈልገን ቢሮአቸው የት እንደሆነ ለማወቅ ስቴዲየም አንድ business center እ? እ?
አንድ business center ስቴዲየም አካባቢ
አን- አኗሽኝ አንድ business center አዎ አዎ ትራንስፖርት እና ሎጂስቲክስ ፊት ለፊት ላይ አራተኛ እና አምስተኛ ትራንስፖርት እና ሎጂስቲክ ፊት ለፊት አንድ business center ስቴዲየም አዎ አራተኛ ፎቅ ላይ።
ስንተኛ ፎቅ ላይ? አራተኛ ፎቅ።
አራተኛ አራተኛ እና አምስተኛ እሺ።
አራተኛ ሄዳችሁ ማናገር ትችላላችሁ።
እሺ፣ በጣም ነው የማመሰግነው።
መልካም ቀን።